Hello
እህ
እንዴት ነው
አለው
ገባሽ
አዎ ስልኩ ደውዪ ደውዪ አለኝ
አለሁልሽ እ
እንኳን ደወልሽ እንኳን ሰራሽ
እንዴ አደረስካቸው እንዴ
እ አደረስካቸው ኧረ ገና አሁን ወደ ላይ እየወጣ ነው አሀ ገና ልታመጣቸው አዎ
Okay ቅድም እኮ የት መሰለኝ ወደ ላይ አይ ቅድም እኮ ገና እየገባ ነበር ወደ ግቢ አዎ እህ እና ደህና ነህ ካ
ደህና ነኝ እንዴት ነበር ጥሩ ነበር ሁሉ ሰላም ፊት ልክ ነበር ለዚህ አዎ እንቅልፉም እምቢ አለኝ ማንን ላውራ ከማን ጋር ልሁን ምድር ላይ ምንም ሰው ጠፋብኝ እ
ምንም ሰው የለም
እኮ እኔ አሁን እኮ ነው የማያውቅ
አንተም አለም ዘጠኝ ነች ብለህ ለጥ ብለሃል አይ የለውም የለም አንተ ምን አለብህ አብረን ነን ብለህ ሸወድከኝ እ ዳቢ
እ
ዳቢን የሸወርኳችሁ አታለልከን ውይ፣ ሰው የት እኮ ነው ምን ነበር ያለኝ አጎትሽ አለኝ TikTok ላይ አይቶት ኧረ በእናትህ ምናምን ይሄን አጎት ነው እንጀራ አባት ነው አልኩት። ምን ነው አብይ ውስጤ ነው አብይ ውስጤ ነው ስትሏል ነበር እንዲ ያለ ሸውዶን ነው አልኩት።
ሸውደን ማለት አዎ ሸውዶን ነው አሁን አንድ የሚወደው ሰው የለም አለኝ አልኩት። አሁን አንድ የሚወደው ሰው እኔ ራሱ አላውቅም አልኩት።
ጠፍቶብኛል አልሽው እ?
ጠፍቶብኛል አልሽው እኔ አንድ ወደዋለሁ የሚል ሰው የለም የሆነ
አሁንማ ሁሉም ጠፍ ከዛ ለ- ለሚስቱም ነገራት እሱም አለኝ "አ- አብይ ውስጤ ነው ውስጤ ነው ሲሉ ነበር ብሎ ወይ ውስጤ
ውስጤ ውስጤ ነው ሲልሽ እ?
ውስጤ ውስጤ ነው ብለሽ መተው ነው
አሁን እኮ ስንቱ ያለው ሰው ሲ- ለምሳሌ አስራ ስድስት የወጣ ሰው ሁሉ አይደለ እና ተጸጽቻ ሌላል እ?
ተጸጽቻ ሌላል
እና እንደዛ ማሽቃበጥ እያሉ የብልጽግና አባል መሆን ራሱ ለንስሐ ያበቃል አሉ። የእኔና ያንተ ስራ ይሻላል ለንስሐም አይልም።
ይሻላል እሱ አይሻልም ብለህ ነው ይሻላል ያለሽ ሰላም አለሽ ሰላም ነው ይሻላል እንግዲህ እህ። አሁን አንተም ንስሐ ስትገባ እ?
እናንተም አሁን ንስሐ ስትገባ የመጀመሪያ ኃጢአት ኃጢአትህ እሱ ነው
አዎ
እ?
አዎ፣ መጀመሪያ የምጠየቀው በሱ ነው
አዎ። አይ እንዳትጠይቅ መጀመሪያ ንስሐ ግባና ተሰብስበህ ትሄዳለህ ወደ ላይ ይሻላል እህ።
እናስተካክላለን በተረፈ
አለሁልህ ሁሉ ሰላም ነው
ሰላም ነው እ።
ዋናው እሱ ነው አዎ።
ደህና ነሽ አይደል? ሰላም ነው
ሰው አይተኛም እንዴ?
እ?
ሰው
ምን ይባላል?
ይንቀዠቀዣሉ?
እንቅልፍ አንድ ከላይ አንድ ከዚህ አንድ ጎን የኛዎችን በር ከፍተዋል በቃ እደውልልሻለሁ ወይ ደውይልኝ ምልክት አድርግልሽ በኋላ ወይስ ልጆቹን እስኪ አድርገው ደውያለሽ አዎ
አድርግልኝ በዚህ እሺ ጂኒው ካልተነሳበት እሺ አደርግልሻለሁ ከሰማሽ ደውይልኝ ካልሆነ ስልክ
እም፣ አይደለም ቆይ እዚህ ጋር ሰዓቱ ይሻላል ቆይ እስኪ ከአስራ ሰባት ይላል አሁን እም፣ ከስንት ደቂቃ በኋላ ልደውልልህ
አሁን ከአስራ ሰባት ነው እዛ ስትደርስ ከሰላሳ አምስት በቃ የሆነ ከአርባ አምስት ላይ ደውል
እም፣ አሁን ከስንት ነው አንተ ጋር ከአስራ ዘጠኝ
እኔ እዚህ የስልኩ ላይ ሰዓት አለ መሰለኝ እኛማ ዱድ አድርገውናል እኮ ስልኬ እ።
ምን የለም አ። አንድ ከሀያ አምስት ደቂቃ በኋላ ደውል በቃ በግምት እደውልልካለሁ እሺ ሀይዋን አይቼ እሺ እሺ
መልካም ስራ።
አሜን።
ቻው።
ቻው bye እሺ
ዋዬ አዳሩሽ